ሄሎ ሄሎ ወይ እሺ፣ ሰላም ጤና ይስጥልኝ። ቤት ጤና ይስጥልን። ትኬት ተልኬልሽ ነበረ ካሸሪ ኮድ ቦነስ ያለው
እሺ፣ ካሸር ኮዱን ንገረኝ። እሺ፣ እ ካሸር ኮዱን ንገረኝ። አባ- ልንገርሽ አሁን አዎ፣ እሺ ሮብ አንድ አውር እ
እሺ፣ የሰማው ነው እሺ አስር ስልሳ ዘጠኝ
አስር ሰዓት ዘጠኝ አስር ስልሳ ዘጠኝ አይ ሰባ አምስት ሀምሳ አራት ሰባ አምስት ሀምሳ አራት እሺ፣ አግኝቼዋለሁ። እሺ፣ ቃልዬ እሺ
ሁለት ጨዋታ ነው የወጣብህ አባቴ፣ እ ሁለት ሁለት ጨዋታ ነው የወጣብህ።
በቃ እሺ ነግረዋለሁ አሳየዋለሁ እሺ፣ እሺ እናመሰግናለን። እሺ